እንዴው ደርባባ ነሽ እኔ ደርባብዬ ደርባባ ደርባባ ይወልዳሉ እናቷ እሷም ደርባባ ናት ትበልጣለች ጧ ሴቷ ልጅ ወንዱን እንዴት ደፈረችኝ ሴቷ ልጅ ወንዱን እንዴት ደፈረችኝ እስካሁን ያመኛል ልቤኔ መታችኝ እንደው ደርባብዬ ደርባባ እንደው ደርባባ ነሽ እኔ ደርባባ ነሽ እስቲ ጸጉሯን እዩት በትከሻ ላይ ያርነዶ መስሎ ስትጠቀልለው የወርቅ አክሊል መስሎ ዳግም ተመልከቱ አይንና ጉንጯን ችጋር እንደያዘው የሚያፈሰውን እንዲሁ እርባባ ነሽ። እንደው ደርባባ ነሽ፣ ኧረ ደርባባ ነሽ፣ እንደምን አድርገሽ ትሻገሪያለሽ? እንደምን አድርገሽ ትሻገሪያለሽ? የእኛን አገር አልፈሽ ሳላይሽ ያደርሽ። ኧረ ደርባባ ነሽ፣ እዘኑልኝ ለኔ ለምንቀራጠተው እዘኑልኝ ለኔ ለመንከራተተው እሷ አዝላሟን ይዛ ትጠጋለይ ከሰው እንዲው ደርባብዬ ደርባባ እንዲው ደርባባ ኔ ደርባባ ገራማን ረዘመድዬ እዘኑልኝ ለእኔ ለምንከራተተው እዘኑልኝ ለእኔ ለምንከራተተው እሷ ስለሟን ይዛ ትጠቃላይ ከሰው እረ ዘመድዬ በይ እንዲህ ኩሪብኝ ተጎዳጅ መስለሽ በይ እንዲህ ኩሪብኝ ተወዳጅ መስለሽ እኔን ሲቸግረኝ ሲጨንቀኝ አይተሽ እንዲው ደርባባ ነይ ደርባባ ምንም ድሃ ብሆን ባይኖረኝም ተድላ ምንም ድሃ ቢሆን ባይኖረኝም ተድላ ለጠጅ ነው እንጂ አልጓጓም ለጠላ አልጓጓም ለጠላ እንዲው ደርባብዬ ደርባባ እንዲው ደርባባ ነሽ ደርባባ እንዲው ደርባባ